ጤና ይስጥልን ቤስት ቤት ቤቲ ነው የምንወደው።
ገሙ ውስጥ አምስት መቶ አጥቼ ነው
ምን አልከኝ?
በዋንጫ
ሄሎ
አይሰማም።
ይሰማኛል። ምን አልከኝ?
በወንጨል ሆነብኝ ነው።
ባቦቻር ከሆነ አቅራቢያ ቤስት ቤት ሱቅ ካለ እዛ ሄደህ ማውጣት ትችላለህ። ሄሎ ሄሎ
hello
አቤት፣ ይሰማል።
እሺ በ voucher ከሆነ አቅራቢያ Best Bet ሱቅ ካለ እዛ ሄደህ ማውጣት ትችላለህ።
እኮ ብር እኮ game ውስጥ አለ። ገባሽ?
ይኸውልህ withdraw ስታደርግ በ voucher ነው አይደል የወጣብህ?
አዎ።
እኮ አቅራቢያ Best Bet ሱቅ አለ።
አይ፣ የለም ከሌለ ቴሌግራም ላይ hi በለኝና ወደ Best Bet እንዴት እንደምትመልሰው አሳይሃለሁ። ግን ድጋሜ ወጪ ማድረግ አትችልም። እሺ
ራሱ ለምን እንዲጫወቱበት ነው?
እኮ ስለዚህ ቴሌግራም ላይ hi በለኝ፣ step ኡን ልክልህና ራስህ ነው ወደ Best Bet የምትመልሰው።
እሺ፣ እሺ።
እሺ አለ የቴሌግራም እንትን
አ Best Bet የሚል አይደለ?
አዎ በቃ እንደሱ አድርግ።
በዚህ እሺ?
ስልክ አይደለማ፣ በሌላ ስልክ ነው። አይ አዎ በሌላ ስልክ ነው።
እሺ።
እሺ እሺ መልካም ቀን።